hello
hello ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው አሜን፣ እግዚአብሔር ይመስገን ደህና ነው።
አለን አለን። በእንግዲህ አልተሳሳትኩም እ አልተሳሳቱ። ምን ልታዘዝ?
እንትን ለማሰልጠን ነበር እና ዩቲዩብ ምን ምን ያስፈልጋል? መስጠት መስፈርት? ምንም አይነት መስፈርት የለንም። እርስዎ ግን ብቃት አለኝ ችሎታ አለኝ ብሎ በእርስዎ በራስዎት የሚተማመኑ ከሆነ መመዝገብ ይቻላል።
ማለት ያው ዝም እየሰልጥኝ በቃ እንትን እነዚህ ነገሮችን የማቀነባበር ምናምን ነገሮችን የመሰልጠን ነገር እና ያው ያንን ስራውን ያው ራሱ አይዲያ ቀስ ያለው እርስዎ ቢማሩ idea የለም እ
ቢማሩ idea ያለው
ማለት የተለየ idea የለኝም፣ ግን ያው እንደ ሀሳብ የተለያዩ ሀሳቦች ነው ምናምን ነገር ነው።
እኮ የሚሰሩበት idea ካለዎት ብቃት አለኝ ችሎታ አለኝ ብለው እርስዎ የሚያምኑ ከሆነ ይማሩ። አይ የሚሉ ከሆነ ደግሞ ይቅርብዎት።
ከፍያት እንዴት ነው?
ስሞትም አልበል
ሰማኝ
ሰማኝ ማን ፍርዳው ቃል ማን ያሉኝ?
ፍርዳው ቃል
ስልክ ልስር ዜሮ ዘጠኝ
ዜሮ ዜሮ ዜሮ ዜሮ